ሄሎ ሰላም ጤና ይስጥልኝ። ቤስት ቤት ከራ ነኝ እባክዎ መረጃው ሄሎ
ሄሎ
አቤት ሰላም ጤና ይስጥልኝ። ቤስት ቤት
ሰላም ነው።
አለን እግዚአብሔር ይመስገን። ምን እንርዳ?
አይ፣ ቤት ቤት ኮድ አላክም ብሎኝ
ኮድ የምን ኮድ ነበር አባቴ?
የ- የ password ኡን የመጫወታ እሺ refresh እያደረግ ስልክህን ሞክረው እሺ አባቴ። እኛም check እናደርጋለን።
እሺ፣ forget አድርጌ ነው አዎ forget በለውና እንደገና forget በለውና እስኪ ልክልህ ድረስ ስልክህን refresh አድርገው እ ሲምን ሳይጽፍ ሲምን ሳይጽፍ በፊት ነው forget ማድረገው
ሲ- ስሜን ሳልጽፍ ነው ያልከኝ? ይቅርታ አልሰማሁም።
ሲም የኔ number የኔ number እሺ
number ን ሳይጽፍ ነው ወይ እንደዚህ ነው forget ማድረገው
እዛው አለ forget password የሚል button የለም አባቴ?
አለ በቃ እሱን ትነካለህ። እሱን ነው የምትነካው። እሺ ከዛ በኋላ ራሱ ኮድ ያመጣልሃል።
እና እሺ እናመሰግናለን። እሺ